Hello.
hello አቤት hello አቤት ናትናኤል ትናንት አቤት።
ተደዋውለን ነበረ። ሐዋሳ ከየት ነው?
company ነበር መልክ ሐዋሳ ከምን?
company ዋሳ እሺ፣ ዋሳ እሺ፣ እሺ ትናንት አውርተን ነበረ። ልከህልኝ ነበረ እንትን PDF አዎ፣ እሺ ምናምን በዚህኛው ስለደወልሽ ብዬ ነው። ይቅርታ አስራ አንድ ቤት okay፣ እኔ ደግሞ ቴሌግራም ቁጥሬ ነው እና ችግር የለውም ችግር okay የለውም። እንዴት ነሽ?
sorry በጣም ኡ፣ መሲ እንዴት ነሽ?
ምናምን ያልሽኝ ነው ስም እ- እንትን- ከተሳሳትኩኝ።
እ፣ ጸዲ
ጸዲ እሺ፣ እንዴት ነሽ?
እንዴት ነህ?
ሐዋሳ ሁሉ company፣ ሰላም?
አዎ፣ ስራ ቆንጆ ነው?
ይመስገን፣ አዎ፣ ከዋሳ ይመስገን።
company አሉ እሺ እኔ ምልክ እንትን ብለን ነበረ መተን ቦታ ማየት ይቻላል እንዴ?
እሺ፣ መብታችሁ መብታችሁ መብታችን እኛ አሁን የፈለግነው ምን መሰለክ እ፣ እንደነገርኩ ነው company ያችን ዘጠኝ እ፣ ድርጅት በውስጡ አለ። ግን እንደ company ነው ልናስተዋውቅ የፈለግነው እና እቃ እንይዝም already የምንይዘው እቃ ላይኖር ይችላል።
ኤግዚቢሽን ላይ ነው ምናልባት የምትሆነው።
አንዱ ፊት ለፊት ነው company ያችን የምትሆነው።
አ፣ እሱን እ?
የፈለግኩት እና መጥቼ ማየት እችላለሁ ነገር ፊት ለፊት አስራ ስድስት ካሬዎች አሉ እና ሆሴ real አስራ ስድስት estate ካሬ ምናምን አዎ ካልዲስ ኮፊ ምናምን ያሉበት አሉ እነሱ አሁን እ፣ እሺ።
ነገ መተሽ ብታዩ ትችላለሽ ነገም በቃ ዛሬም ነገ- ከመጣሽ አሁን እየሄድኩ ነው ከዛ እንግዶችን ላሳይ ወደዛ okay እ፣ እየሄድኩ
okay ነገ ልምጣ እ፣ ያው እዚህም ከ office ስንወጣ እ፣ schedule ዘና ማድረግ በል።
ስላለብን አረ ነገ አብረን እንመጣለን ካልሆነ እኔ እመጣለሁ ይቻላል ይቻላል እና ልደውልልክ ስመጣ አዎ አስራ አንድ ቤቱ ላይ የአንቺ ዜሮ አንድ ስልሳ ሰባት ሰባ ስድስት ሰባ ስድስት ነው
እ፣ አዎ ይሄ የአንቺ ማለት ይሄኛው አሁን የደወልኩበት የእኔ የዜሮ ስልክ በእኔ ስልክ ሚ- እ፣ ምልክት ላድርግልክ ንገሪኝ ዜሮ ዘጠኝ
የቢሮ ነው የእኔን ነው እኔ ስመጣ የሚይዘው የአንቺ ንገሪኝ እኮ
እሺ አንቺ ዜሮ ዘጠኝ ነገ አርባ አራት የምትደውይልኝ አርባ አራት እሺ ሰባ አ፣
ዜሮ ሰባ ዘጠኝ አርባ አምስት
ዜሮ ዜሮ ዘጠኝ ዘጠኝ አርባ አርባ አምስት አይቀንስም ትንሽ አ።
አይቀንስም እንደው በቤተሰብ ዋጋ ነው በቤተሰብ ዋጋ ነው ሰው ጸዲ ነው እሺ ያልሽኝ አረ አመሰግናለሁ ናቲ አረ አዎ ጸዲ ጸድ ነው ያልሽኝ አዎ ጸድ thank you ጸድ በጣም አሪፍ።
እሺ እሺ በጣም ነው የማመሰግነው ነገ ስንት ሰዓት ልምጣ ታዲያ any time any time እኔ እንኳን ባልኖር አሉ sales ኦች ብዙ እና
እኔ እንደው ግን አንተ በደንብ ብትኖር እንከባከብ እኔ ብኖር እኮ እኔ ከፈለግሽ አንተ ነው ስትኖር ነው የምፈልገው አ፣ በቃ የፈለግሽ እሺ ታል እሺ እሺ እሺ ናቲ መልካም ቻው።
እ፣ ምሽት ቀን እሺ እሺ ባይ ላንቺ ምነዛ እሺ ቻው